ልኝ ሄሎ ቪዛ ነኝ። በኮሚኒቲ ጉዞ መረጃ ልስጦ
እና ቅድም ደውዬልሽ ነበር ኮዱን ንገሪ ብለሽ
እኔን አልነበረም ያወሩት ደንበኛችን። ምን ነበር ጥያቄዎት? ያስረዱኛል።
እሺ እ፣ ፓስፖርት ቀርቶብኝ ስድስት ወሬ ነው።
አሀ ቆየቦት?
አዎ ስድስት ወር ሞላኝና ስም ዝርዝር ባህር ዳር ላይ ወጥቶ ነበር። ስማችን አልወጣም። የኔ የልጆቼ ባለቤት ይሁ ነው።
አሀ አሻራ ሰጥተዋል?
አዎ ሁሉም ጨርሻለሁ። እዛው ባህር ዳር ነው የጨረስኩኝ እናቴ።
እሺ እስታተሶትን ቼክ እናደርግሎት።
እሺ ቁጥሩን ይንገሩኝ። እሺ ቁጥሩን ንገሪኝ። ሰሰት የገቢ ደረሰ የሚለው ነው የምነግርሽ።
አይዲ ብለው መጀመሪያ ሲመዘገቡ የሰጡት አይዲ አለ አይደለ? አዎ አይዲ እሱ።
ነው።
አዎ እሺ አይዲ ነው። ከላይ ላይ ነው አወረቀቱ ላይ ከደረሰኙ ላይ ነው ወይስ አዎ፣ እንዴት ነው?
ደረሰኙ ላይ አዎ።
የደረሰ አይዲ ነው። እየው የገቢ ደረሰ ነው።
ኦኬ።
እና ቁጥሩን ንገሪኝ። ኤ ኤ ማየ እሺ ይንገሩኝ።
ኤ ኤ እሺ እ
ነው ወይስ አካውንት ግባ ኮድ የሚለውን ነው?
አካውንት ኮድ ነው የሚለውን ነው።
ሄሎ አቤት አካውንት ኮድ